ಹಲೋ ಹಾಂ ಸರ ಸಲೂನ್ ಇದೆ ಸಲೂನ್ ಹಲೋ ಸರ್ ಇದೆ
ಹಲೋ ಹಾಂ ಸರ್ ತಮ್ಮ ತಮ್ಮ ايش من نبر
ಯಾ ಬೇಸ್ ಬೀಚ್ ಯಾವತ್ತು
بيت بيت አዎ ايش بيت بيት
እኔ የሚጫወት ውስጥ ውስጥ ላይ ውስጥ ላይ የሚጫወት ብሩ ካገኝ ብሩ ካገኘው አልገባም እኔ አኮ- እኔ አጎኝ- አካውንት ላይ አገባ withdraw አድርገ ነው አይደለም እሺ የሚጫወት የሚጫወት ውስጥ ላይ እሺ
ከዛ ደግሞ የሚጫወቱ ብር ካገኘው account ላይ እኔ አገባ- አሀ።
አልገባም አልገባልህም ተጫውተህ ያገኘከው ብር አዎ ካገኘው አልገ- አልገባም እሺ አንዴ ጠብቀኝ ንገረኝ የቤት ቤት ቁጥርን ዜሮ ዘጠኝ ሰላሳ ሶስት ሰማንያ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት እሺ ስልሳ ስድስት ስልሳ ስድስት አርባ ሁለት አርባ ሁለት አርባ አንድ አርባ አንድ እሺ አርባ ሁለት አርባ አንድ አርባ ሁለት አርባ አንድ አ?
አዎ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ስድስት አርባ ሁለት አርባ አንድ
ሰላሳ ስድስት ነው አዎ እሺ
አርባ ሁለት አርባ አንድ
መቼ ነው ያገኘከው ብር
ከስድስት ቀን ከወደ ላይ እ?
ስድስት ቀን ከወደ ላይ
ከስድስት ቀን በፊት አዎ በፊት እኮ ትክክለኛ ቀኑን መናገር አለብህ እንዲወጣልክ
አይደለም check አድርግ ከሰባት ቀን ምናምን እና ስምንት ቀን እኮ ይኸውልህ check የምናደርግልህ ማለት ነው አንተ ቀኑን ስትነግረን ነው አንቀኑ check ያላ እንዴ እኮ አዎ ቀኑን ወይ check አድርገህ ቴሌግራም ቁጥራችን ላይ ማለት ነው አረ ይሄ ቴሌግራም ያጋብ የለም ቴሌግራም የለክም አዎ የለም እኮ እኔ check አለ እሺ፣ ቴሌግራም ከሌለህ ማለት ነው እሺ እንትኑን ቀኑን አሁን የበላበትን ቀን እንትንንና ይኸውና check አድርገውና በዚህ ቀን ነው የበላሁት ብለህ ንገረን ከዛ እኛ እንፈልግልሃለን እሺ እሺ እሺ እሺ እሺ